ሄሎ ሄሎ
ይቅርታ ተቋረጠ። እንትን ነበረ brain CT scan ነበረ brain scan እኮ without contrast ከሆነ ሁለት ሺህ ሰባት መቶ እና ግን C-spine ያስፈልገዋል። C-spine ም ይጨምራል።
C-spine ማለት with con- እንደ with contrast ነው። የጤና without ባለሙያ contrast
እሺ፣ ቆይ check አድርጌ ልደውልልህ።
ሰርቫይካል ማለት ነው። ሲስፓይን ኦኬ ሰርቫይካል ለብቻው ነው የአንገትም
አንድ ላይ አንድ ላይ አንድ ላይ አይደለም የሚያስገቡት ሁለቱ ነው።
አይ እኮ እኔ ዋጋውን ግን የምነግርህ ለየብቻው ነው።
እሺ እሺ
እሺ እ፣ እሺ ለውዴ እሺ፣ መልሰሽ ዋጋውን ትበያቸው እሺ